ሰላም አይስጥልን።
አልመልስም sister
ምንድን ነው አባቴ?
በኢንቲ ገባ
እ ስንት ብር?
አምስት መቶ እና አራት መቶ
ዘ- የዛሬ ነው ዛሬና ትናትና
የትናንትናና የዛሬ ነው።
ዛሬ ማታ እና ትናትና ማታ ነው።
okay እሺ። withdraw ነው አይደለ?
አዎ withdraw ነው።
እሺ እንትን ነው እ፣ ብዙ transaction ስለበዛብን ነው።
አ?
ነ- ነገ ነገ ሰኞ ስለሆነ ነገ እነሱ ማናጀራቸው ስለሚገባ
ምን ምን አለሽ? ምን አለሽ?
ነገ ጧት ይገባል። እሺ
አ- አ- አ- ስሚ ወይ የትላንትናና የትላንት ማታና ከትላንት ወዳ ነው።
እኮ እ፣ ብዙ ትራንዛክሽን ስላለ ነው። እሺ ብዙ ትራንዛክሽን ስላለ ነው። ነገ ሪስፖንድ ያደረጉልን ስለሆነ አ?
እስከ ነገ ትንሽ ታገሱ።
አ- ወዲያ ሰምልበል ውሪላ ብሪሽ ወሬሽ እሺ እሺ እሺ ስለደወላችሁ እናመሰግናለን።